ጤና ይስጥልን ቤት ቤቲ ነኝ የምንረዳው።
ጨዋታ Best Bet በልቼ ነበር እና አንድ ጨዋታ ቀርቶ ነበር። እስካሁን ግን ምንም ብሩ አልደረሰም።
የ cashier ኮዱን ንገረኝ እስኪ።
የምንም ኮድ የ cashier ን ኮድ
ኮድ ኮድ ቁጥሬን ንገረኝ ወይስ የ- የጨዋታውን ኮድ የጨዋታውን ኮድ
ID ነው ይሁን፣ ችግር የለውም።
እ?
አዎ ይቻላል። እሱም
እሺ ID እ፣ አራት የአራት D፣ አ- አይ አራት D
አራት D ዘ- እ፣ ዘጠና ዘጠኝ እሺ
ሶስት A እሺ ሁለት A እም፣
F nine
እሺ
D C BC አ እሺ ስልሳ ስድስት ዘጠና ስድስት ሰማንያ ሶስት እሺ
F nine F nine አራት D F nine አራት
D D
እሺ እሺ BD ነው
አራት B B A A B B አራት BB አ- አንድ B ብቻ አራት B
መጨረሻ ላይ scan ከምታደርግበት በላይ cashier ኮድ የሚል የለም።
ነበር ኮድ መጨረሻ ላይ ትኬቱ መጨረሻ ላይ
እኮ ምን ላይ ገብቼ ነው አሁን የገባሁት? Best Bet የሚለው ላይ ነው የበላሁት።
ትኬት ID ውን ያገኘህበት አለ አይደለ?
አ ውረድ፣ እሱን ትኬቱን ይዘህ ውረድ ወደ ታች።
አ የሆነ ቁጥር አለ cashier ኮድ የሚል
cashier ኮድ አይልም ግን ቁጥር አለ ዝም ብሎ እሺ፣ ንገረኝ።
ዘጠና ስድስት እሺ ዘጠና ስድስት እሺ፣ ዘጠና ስድስት ሰላሳ ስምንት ሰላሳ ስምንት ሰላሳ ስምንት ዘጠና ሁለት እሺ።
አርባ ስድስት ሰባት
ውይ ይሄ ረዘመ በጣም።
ኦርሜዝ ላይ እሺ ወይ ተ- በእሽ- ቴሌግራም ላይ ላክልኝ ትኬቱን።
በቃ ቴሌግራም መልክ ይቻለሁ እሺ እሺ